Hello hello hello
ሄሎ hello ሰላም አናንያስ አቤት እንዴት አደርክ? እንዴት አደርክ?
ደህና ደህና ሰንብተዋል? አንዳንድ ደር እ እ አናንያስ አናንያስ ነህ አይደል?
አዎ አዎ እንዴት ሆንክ? ቤት ቤት
አዎ አሁን ደርሶኝ እየሰሩልኝ ነው ኦ ሪሊ ውስጥ ነህ?
አ- አይ አ- በቃ አ- ሆናል። በጥብጥ ተቀበሉ።
አዎ እየመዘገበች ነው perfect በቃ እሺ እሺ በቃ በኋላ የቴ ግዴታ ነው እንዴ አልተቀበለችኝም ሳያስፈልግም መሰለኝ ምን አልከኝ? ምን አልከኝ?
የአስረኛ ክፍል ግዴታ ነው እንዴ ተ- አልተቀበለችኝም አያስፈልግም አይ መሰለኝ እኛ issue እንዳይኖር ነው እንጂ like ግዴታ ነው ሲባል ስለነበረ ነው። ግን እጅ ላይ መኖሩ በጣም ጥሩ ነገር ነው። ከተቀበሉ ይውሰዱት፣ ካልሆነ ችግር የለም። እሺ ምንም ችግር እሺ የለም።
እሺ ለማለት በኋላ እደውልልሃለሁ። ቻው እሺ